ሄሎ እኔ ሀሚድ ነኝ መለዳ።
እንትን SantimPay ላይ confirm እንድታደርግልኝ ነበር።
እሺ፣ በዚህ ቁጥር ነው ቤት ቤት
ላልከኝ በዚህ ቁጥር አዎ።
check እያደረኩልህ ነው። አንዴ ጠብቀኝ። ሄሎ ሁለቱም ገብቷል። ሜሴጅ ይገባል። እሺ